Дайте мне молотого. Алло. ሄሎ ጤና ይስጥልኝ አርፌ ዳዊት ሚባል ሄሎ
ጤና ይስጥልኝ ዳዊት ነኝ እባክዎት የምንረዳው
እንደት ነህ?
እግዚአብሔር ይመስገን እባክዎት የምንረዳው
አዎ ባለፈው አሁን ደውሎት ነበር እናንተ
እሺ
እና ያ ነገር ያ ብር ብሮስ ላይ ነው እስካሁን አልተለቀቀማ። ሶስት መቶ ከዚህ ሀምሳ በፊት ደውሎ ነበረ አዋ
እሺ በዚህ ስልክ ቁጥር ነው የተመዘገቡት
አ?
በዚህ ስልክ ቁጥር ነው የተመዘገቡት አዎ ኢብራሂም ብድሪ
እሺ እባክዎት መስመር ላይ ጠብቁኝ check ላድርግልዎት እሺ
ይቅርታ ደንበኛችን መስመር ላይ ስላስጠበቅኩት እ ደንበኛ እ የ technical team ኦቹ እየሰሩለት ነው ያሉት እንዳለቀ እናሳውቅዎታለን
እና
መረጃውን ተመዝግቧል ከዚህ በፊት እንደቆየም አዎ።
ድጋሚ አሁንም አስተላልፍሎታለሁ እሺ
እንደምዳው ነገር አለ
በቃ እንጠብቃለን። በቃ ምን ችግር አለ?
ስለደወሉ እናመሰግናለን አገልግሎት ያለ ሀሳብ አስተያየት ካሉት ከሚሰሙት ድምፅ በኋላ አስቀምጡ መልካም ምሽት